ሌላው ጤና ይስጥልኝ እንዴት ቤት ሰላም ነው? withdrawal እያረኩ ነበር። confirmation ይፈልጋል እና እሺ አሁን ደወልክበት ቁጥር ነው የስልክ ቁጥር?
አዎ ራሱ ነው። እኔ የምልህ እሺ ተጨማሪ ጥያቄ ይቅርታ ግን እሺ ችግር የለም እ- ማውጣት የሚ- የሚችለው daily limit አለው እንዴ? ሌላ ቀን አለው አለው።
ሁለት መቶ ሶስት መቶ ሁላ አወጣ ነበር።
አዎ፣ ስንት አሁን ከልክሎ ነው?
አሁን ሁለት መቶ በ- ማለት በሳንቲምቤት ሁለት መቶ I mean መቶ በዛም መቶ አውጥቼ ቆመ
ቆመብህ?
መቶ እሺ እ፣ አ፣ መቶ መቶ ብቻ ነው account ከዚህ upgrade ሆኖ ያውቃል?
upgrade አልተደረገም።
አልተደረገም። በቃ እሺ ጥሩ። transaction check አደረገውና upgrade የሚሆን ከሆነ upgrade ይደረጋል። እ፣ ያሁኑ አሁንም ያለው okay፣ ያሁንም አላለፈም። ቀድሞውኑ ያልኩ ሁለት መቶ እያየሁ እሺ።
ነው። እሺ አሳልፈዋለሁ እሱን። እሺ
ያኛውን ምን ማድረግ አለብኝ?
ያኛውን እስኪ ምናልባት እ፣ እኔ አይደለም upgrade የማደርግልህ አረ?
የሚመለከተው አካል እንደ account upgrade አ- ለእነሱ ነው የማስተላልፈው account ን check እሺ።
ያደረጉትና transaction ን የሚያድግ ከሆነ ያድጉልህ ያሳድጉልሃል። ከዛ እሺ።
እንደ ሁለት መቶ ሺህ ማውጣት ትችላለህ ማለት ነው።
በጣም ጥሩ። እሺ፣ እሺ፣ አሁን አሳልፍልሃለሁ።
እሺ። አመሰግናለሁ። እሺ።
ችግር የለም።